ጤና ይስጥልኝ አርፌ መሀል ኩምለው ጤና ይስጥልኝ እንዴት ነሽ?
አብሮ ይስጠን ሰላም።
ከአፍሮ ቤት የ betting ማለት ነው እሺ withdraw አረግን በእናንተ app እህ፣
ዘጠኝ መቶ ብር ነው እና እንደዚሁም ደግሞ pending የሆነ መቶ ሀያ ብር አለ
እሺ ከቴሌብር ነው ከቴሌ- ዛሬ እሺ
በዚህ ስልክ ቴሌብር ማለት ነው የሚጠቀሙት አሁን የደወሉበት ነው። እሺ አ በዚህ ስልክ ነው አስር ሰዓት ተኩል አካባቢ እህ፣
እ፣ እንትን አድርገናል withdraw አድርገናል መቶ ሀያ ብር ደግሞ ከዛ ቀደም ብሎ ወደ አስር ሰዓት ምናምን አካባቢ እሺ ደንበኛችን ቴሌብር የተመዘገበበትን ስም ይንገሩኝ።
አስኒ አህመድ አብተው
አስኒ አህመድ አብተው እሺ አህመድ አብተው። እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን በምንሰጡት ስልክ ቁጥር screenshot አንስተው ቴሌግራም ላይ ላኩልን።
እሺ
ቁጥሩን የያዙ
okay ስልክ ቁጥር ያዝልኝ አንተ እሺ ንገረኝ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት ከዛ withdraw ሆኖ ግን ወደ ቴሌብር አልገባም እሺ።
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ ያንን የሚያሳየውን transaction ኑን history ውን ይላኩልንና screen ባለመዝገብ ስላደረግ እሺ ሌላ የምረዳዎት ነገር አለ?